Namaste, Jacinta.
Hola.
A ver,
Hola።
ሄላው አቤት
በዚህ ስልክ ተደውለው ነበር ሰው እ?
በዚህ ስልክ ተደውለው ነበር።
አሁን ደውለው ነው እናንተ አልደወልንም እኛ
አ?
እኛ አልደወልንም
የት ነው ግን?
ዋሽንግተን የህክምና ማዕከል ነው
ማ- አዎ